ሄሎ ጤና ይስጥልኝ ስሜት
አዎ መቶ ብር በቴሌ ብር አስገብቼ አልገባልኝም።
እሺ ስልክ ቁጥር ንገር። የቤስት ቤት
የቤት ቤቱ አዎ የቤስት ቤት ስልክ ቁጥር
ዜሮ ዘጠኝ እሺ ሶስት ሰላሳ ሰላሳ ሰማንያ ስድስት ዜሮ አንድ ዜሮ ዘጠኝ ዜሮ ሶስት ሰላሳ ሰማንያ ስድስት ዜሮ አንድ
መች ነው ዛሬ ነው?
አሁን አሁን አሁን ከአስራ አራት ደቂቃ አስራ ሁለት ከአስራ አራት ደቂቃ
ስንት ብር ነው?
መቶ ብር receipt ም አለኝ confirmation number ኡም አለኝ።
እሺ እሺ እሺ በቻፓ ነበረ?
አዎ ቻፓ Financial Technology Share Company transaction number
እም transaction number
አልነግርህ
AP RU ምናምን ብሎ የጀመረው ነው።
AJ A six W two nine three TG balance is ETB one hundred three ብር point zero three cent በቻፓ ነው።
አዎ ቻፓ ነው። ቻፓ Financial Technology Share Company
balance ነው እኮ ገብቶልሃል እኮ
ሁለት መቶ ምናምን ነው አለው። ግን አስገብቼ አልመጣም።
ወደ ቤት ቤቱ አልመጣልህም።
አዎ ለላይ አልመጣልኝ።
አይ ይመጣ ባላንሰር ነው ይገባል። ትንሽ ጠብቀው። እሺ እሺ አመሰግናለሁ።
ችግር የለውም።